hello ጤና ይስጥልኝ።
አብሮ ይስጥልን።
ከየካቲት አስራ ሁለት ነበር የምደውለው brain CT ታዞልን ነበረ patient ኣችን እሺ
እና እንዴት ነው የምታደርጉልን?
አለ እንሰራለን።
ትመጣላችሁ?
okay አምቡላንስ ይቻላል።
እ እሺ price ኡ
እ?
ስንት ብር ነው?
brain ነው አይደል?
አዎ
ብሬን ይማራይ።
አዎ
እሺ አምስት ሺህ ሶስት መቶ ነው።
እሺ ቆይ አንድ ጊዜ ሞር ደግሞ ብሪፍ እንዲያደርግልሽ ዶክተሩን ላገናኝሽ።
እሺ እሺ ቲፒ እዛ ላለው ማለት ነው እዛ ጋር ላለው ዶክተር አዋራት ዋሽንግተን ነች። አገናኛለሁ ይሄን እንዲያስፈልጋል አዎ
ሄሎ
ሄሎ አቤት።
እሺ ጤና ይስጥልኝ። ሰላም አብሮ ይስጥልን። ሰላም።
አለን። ከየካቲት አስራ ሁለት ነበር ICU እሺ ብሬን ብሬን ሲቲ ይማራይ ፈልገን ነበረ።
ትለኛለች። እ?
brain CT brain CT ነው።
CT scan ነው?
አዎ CT ነው።
እሺ CT scan ከሆነ ሁለት ሺህ አምስት መቶ ነው without contrast።
እሺ ንገሪያት። እሺ ቆይ እንካ ና ና